ሄሎ
ሄሎ አቤት ታመነ ነህ?
አቤት okay ከቢሮ ነበር ምደውልህ ታመነ።
እሺ ጸጋ እየደወለች ነበር። assign የተደረግከው አንተ ነህ እና ምን ብትደውልላት አልሽኝ?
እ፣ አንተ ደውልላት ለጸጋ። ጸጋ እየደወለች ነበር ቆየብኝ እያለች እኛ አሁን ነው የወጣነው ከ store ምን እናድርግ? እኛ እኮ አይደለንም። order የሚሰራው እኮ በተራ በተራ ነው።
ገባኝ።
አሁን- እንዴት ነህ ታዲያ? ገርጂ ነው ገና ገርጂ ነኝ። አዎ እኮ ልደርስ አካባቢ ሀያ ሁለት ነች። ደውልላት።
ጸጋ ጸጋ ይኸው ገና አስራ አስራ ሰባተኛ order ላይ እየጫንን ነው እቃ በቃ እንደውላታለች ስንደርስ እሺ እሺ